hello ቤርሳቤ ነኝ።
ቤርሳቤ አስራ ስድስት አስራ አምስት ስንት ነው ያልከኝ?
አስራ ስድስት አስራ አምስት አስራ ስድስት አስራ አምስት ምን ሆነበት?
የ driver ነው መሰለኝ። እስቲ check አድርግልን። የ driver ነው ብሎ ነገር
እሺ driver ከሆነ እወጣልሃለሁ። ማን ነው ስምህ?
አትርሳኝ።
አስርሳኝ አስራ ስድስት አስራ አምስት ነው ያልከኝ?
አ አ
እሺ አወጣልሃለሁ የ driver ከሆነ